ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አብስትልን
አለው ኔክስት ተንበት ኮሜዲ ሾው
እሺ ታችን ቅዳሜ እሑድ መጋቢት አዎ አዎ መጋቢት ሀያ ስምንት ቅዳሜ
በኢኮኖሚ ኮንሰልቴሽን
አዎ አዎ ከቀን ስምንት ሰዓት እና ማታ ሁለት ሰዓት ኤጀንሲ ማለት ነው። ኦኬ እሺ አዎ አዎ እሺ ስምንት ሰዓት?
ስሞትን ይንገር ናቸው ስምንት ሰዓት እና ሁለት ሰዓት ከምሽቱ
ስምንት ሰዓት እና
እ? ስምንት ሰዓት ሰዓት ነው እና ያልሽው?
ከምሽቱ ሁለት ሰዓት አዎ አዎ ስምንት ሰዓት።
አይሰማም አዎ አዎ አሁን ይሰማል። የስምንት ሰዓት ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው። የስንት ሰዓቱን ነው መታደም የፈለጉት?
ስምንት ሰዓት
እሺ ስሞትን ይንገሩኝ።
ናቸው
ሁናቸው ማን?
በላይ
ሁናቸው በላይ።
አዎ
እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ ዘጠኝ አስራ አንድ
አስራ አንድ አስራ አንድ ሰባ አራት ሀያ አስራ አንድ ሰባት ሀያ አራት no no እሺ ሰባ- አስራ አንድ ሰባ አራት ሰባ አራት ሀያ ሰባት okay አስራ አንድ ሰባ አራት ሀያ ሰባት ሀያ ሰባት እሺ ስልሳ ስልሳ ስልሳ እሺ እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
እ፣ አይ ለ- ለ- ለእኔ ነው
እሺ ለአንድ ሰው እሺ እ፣ account እንላክልዎት ደረሰኙን እዛው መጥተው ያገኛሉ እ፣ ክፍያውን መክፈል ይችላሉ ኦኬ፣ እሺ
እሺ እሺ እናመሰግናለን መልካም ጊዜ ይሁንልዎት ታንኪው እሺ